ሄሎ አማረ
ወየ
አራት ነው። እሺ ይዘህ የምትወጣው ሁለቱ ነው የሰራ ነው ብሏል።
አንዳንድ ነው የሰሩት። አንዱማ ሁለት እኮ ደርሷል። አንዳንድ
አይ በሀምሳ አራት ሰባ አምስት ስጠይቃት ሁለት ማርጋሪታ ፒዛ አለችኝ። በዛኛውም ወደ ነበር ሁለት ፒዛ ነው ያለችኝ። ስለዚህ ልክ ነው።
እኮ እየታዘዘው ነው እሱ የተሰራውን ይጋጅ ያለው አንዳንድ ነው። አንዳንዱ ደግሞ እንደገባ ነው ውስጥ ላይ
ገና የተሰራ እንዴ?
ገና እየተሰራ እኮ ነው ያለው
እኔ እኮ ኦርደር የተደረጉት ነው
እ
ኦርደር የተደረጉት አንድ ነው ያልከኝ መስሎኝ ነው። ገና የተሰራ ከሆነ አይደለም ኦርደር የተደረጉትማ ሁለት ነበረ ብረት አንዳንድ ሰሩት።
በልሽ አገኝ አቅርብልኝ። አይ እንደዛ ከሆነ ኛው ካንስል
አሁን ሰዓት ሄዷል ደረሰ እኮ በቃ። ያ- የአንድ ሁለቱም ሰው ነው ደርሷል።
አይደል? እንዴት- አሁን ደረሰ።
በሁለቱም ኦርደር ነበር የተቀበልከው።
አዎ የአንድ ሰው ስለሆነ ትራንጆ ይሆን ደረሰ በቃ። ወይ ሁሉም ነው ከምን ሄዷል። አማራ ይሁን ነኝ እንግዲህ አላውቅም።
እኮ ምን ይሁን ታዲያ ምን ይደረግ ምን አልከኝ?
ምን ይደረግ ግማሹን ይዘንለት አንሄድ
እሺ አቅርብልኝ። አንድ ልጅቷ ላናግራት። ምክንያቱም አርባ ደቂቃ ለአንተም ኦን ታይም አያስተካክሉልህም።
አናግሪ
ሄሎ እናት፣ ሄሎ እናት፣ በሀምሳ አራት ሰባ አምስት የተቀበላችሁት order አልደረሰም እንዴ? ሰዓቱ ሄዷል።
ቀጠና እኮ እናቴ ሀምሳ አራት ቁጥር ሰባ አምስት እ ሁለት ሚሊዮን ማርጋሪት አይደለም ሁለት አዎ።
ከዚያ እኮ ሰተነ እኮ ታዲያ ባሄዱ
እሺ እሺ፣ ጥሩ አራት በቃ ሚሊዮን ወርደር ሰተነዋል።
እሺ እሺ።
ሄሎ
በቃ ይዘኸው ውጣ እንግዲህ፣ ምንም ማድረግ እ አይቻልም። ይዘኸው ውጣ እንግዲህ፣ ምንም ማድረግ አይቻልም። በቃ ተው።